ሄሎ
ወይ ሰላም ነው ሰላም
አለሁ። ፍቅር ነሽ?
ፍቅር ነኛው።
ፍቅር ሰለሞን እሺ ሰለሞን፣
እናቴ order check አድርጊልኝማ።
እሺ ንገረኝ።
ከልደት ሄጂ ነው የምሰራው አምሳ ሰባ አምስት
ስንት ስንት?
ዜሮ አምስት ሰባ ዜሮ አምስት ሰባ አይደለ?
ኦራይልሽ ብሎ ያለው ግን እሱ በ- ወደ በክተራ ወደ ሆላንድ ነው ያለው። እሺ ማለት ሰውዬው ከሸመር ስለ ከሜክሲኮ ስለማወስድ ላይ ስሙን አይቼ ነው የምሰራለት እና ያነሳሁት። እሺ እሺ ቼክ አድርጊልኝ።
አይላለሁ። እሺ እሺ ቻው። እሺ።
እሺ ቻው።